እና ሰላም ጤና ይስጥልኝ። ምሽት ላይ
እንትን ነበረ አዲስ password ለመክፈት እሺ
እየጻፍኩላቸው ዝም አሉኝ። ምናልባት ተዘግተው ነው እንዴ?
ምን አልከኝ?
አዲስ ለመክፈት ነበርና ትናንትና ነው አዲስ shop የከፈትኩት።
ማን ልበል አንተን? ይቅርታ።
ተመስገን okay ተመስገን አዳማ አዎ፣ user name ትናንትና የተከፈተ ነው። እንትኑን ከፍተውልኛል system ኡን። አዎ፣ ግን password እና user name ምናምን ገና ዛሬ የ cashier አዎ፣ የ cashier በቃሽ። እንደዛ ከሆነ ምን ታደርጋለህ መሰለህ? የ- የሱቁን ስ- ስምና እንትን የ cashier ኡን name ላክልኝና እኔ እከፍትልሃለሁ። እሺ በ support ኡ ማለት ነው።
አዎ፣ በ support ኡ እዛው ላይ ላክልኝና እኔ እከፍትልሃለሁ።
በቃ ልክ ያለው AnyDesk ኡ ምናምን እሱን ልላክልሽ። እሺ እሺ እንትን ነው አይደለ? ምንድን ነው ሾፑ ከላይ እኮ ተልኮላችኋል ሐምራዊ ሰላሳ ስምንት ምናምን የሚል እሱ ታዲያ እንትን ነው እንዴ?